hello ጤና ይስጥልኝ ቤተሰብ እስራኤል ነኝ። ባኮ ምን ልርዳው?
password ረስቼ ነበር። ቴሌብር እሺ forget password በለውና አጭር ኮድ ይላክልሃል። እሺ ከዛ እሱን እንደ password መጠቀም ትችላለህ። እሱን ተጠቅመህ access አድርግና account ህን ከዛ በኋላ ሌላ አዲስ password መስጠት ትችላለህ።
አይ ቴሌብር የቴሌብር account ነው የፈለጉት ነበረው።
የረሳኸው የቴሌብር password ህን ነው።
ዋው account አዎ።
እሱ ከሆነ መቶ ሀያ ሰባት ላይ ነው እሺ የምትደውለው። ይሄ bet 127?
bet ነው ቴሌብር አይደለም። መቶ ሀያ ሰባት
እሺ እሺ እሺ። መልካም ምሽት።